ሄሎ ጤና ስለሚለን ጊዜ
ጤና ይስጥልን።
አብሮችን ከ We Plus Solution ነበር የምንደውለው። ባለፈው application ኣችን ላይ ተመዝግባችሁ ነበር አይደል?
አዎ አዎ እ፣ እና አሁን የተመዘገቡ account ኦችን active እያደረግን ስለሆነ system ላይ የሚሞሉ አንዳንድ ጥያቄዎችን እየጠየቅኩኝ ነበረ። መጠየቅ እችላለሁ?
ችግር የለውም።
እሺ። የድርጅቱ ስም ብሌን Beauty አይደል?
አዎ
እሺ። እ፣ የት ነው ያ- የት አካባቢ ነው?
Morning Star እሺ። contact person ማን ነው?
እም፣ እም፣ contact person
እ፣ ብሌን እሺ። ብሌንማ ብሌን ብሩ
ብሩክ ብሌን ብሩ
ብሩ እሺ። እ፣ ስልክ ቁጥር ይሄኛው ራሱ ነው?
አዎ ራሱ ነው።
እሺ። ዜሮ ዘጠኝ ሀያ አምስት ሰባ ሁለት ሀያ ሁለት ሀያ ሁለት የስራ ቀን
የቀን እ፣ ሁለት ሰዓት ሁለት ተኩል ስራ ቀን እ፣
እሑድ እስከ ሰኞ አለን ነው እሺ። የስራ ሰዓት ከሁለት ተኩል ሁለት ተኩል እስከ ሁለት ሰዓት
እሺ። የድርጅት ሎጎ አላችሁ?
አዎ ብሌን Beauty ነው የሚለው እሺ። ያለ እ፣ ንግድ ፍቃድ TIN ወይንም ደግሞ መታወቂያ ማግኘት እችላለሁ በፎቶ?
መታወቂያ እንኳን አሁን እዚህ የለችም። ትንሽ ቆይብሽ ይችላል።
ችግር የለውም። የሚ- እዚህ ላይ ቴሌግራም ትጠቀማላችሁ?
እ፣ አዎ በቃ እዚህ ላይ መልስ አስቀምጣለሁ። እሱ ላይ reply ታደርጊልኛለሽ።
እሺ እሺ፣ አመሰግናለሁ። መልካም ጊዜ።
እሺ